ሰላም ጤና ይስጥልኝ መንግስቱ በይ።
ሰላም ጤና ይስጥልኝ። እኔም ቤት እግዚአብሔር ይመስገን። ምን ነበር?
አይ እንትን ቤት እንዲጫንልኝ ነበረ እንትን እሺ ማን ልበል? ከየት ነው?
ቢኒያም ንጉሴ ከ እንትን ከምዕራብ ሐረርጌ ነው የደወልኩትኝ።
ቢኒያም አዎ ምዕራብ። እሺ እ ምንድን ነው ቴሌግራም ላይ የሚጫነው?
እንትኑን ልኬላቸዋለሁኝ። ስፖርት ነው።
ስፖርት አይ ተመዝግቤ ጨርሻለሁኝ። አዎ አ ልከላችኋል። ሪጅኑን ምናምን ልከላችኋል።
አዎ እሺ በቃ እሺ ዲኤንኤስ አሳውቅልሃለሁ።
ልኬዋለሁኝ።
እሺ አውርተዋል ቴሌግራም ላይ አዎ አዎ ልኬዋለሁኝ ቴሌግራም ላይ ማን በሚል ነው የላከው?
ቢኒያም አ፣ በዛኛው በእንትኑ በምን ቤት ነው የሚለው ቋ እኮ አይ እንትን ማን ነው ቴሌግራም ላይ ቴሌግራም ላይ ስም ማን ነው? ሄሎ ሄሎ ሄሎ